ጉዳይ ለቁም ነገር ጉዳይ ጎረቤት ወዳድን እንግዳ ተቀባይ የናገራችንን ክፉ ሚያስባትን ክፉ ሚያስባትን ቆራጥነን ልጆቿን አንወድም ጥቃትን አንወድም ጥቃትን ደጋ ወይና ደጋ ጋራው ሽንተረሪሽ ወንዝና ፏፏቴው ተስማሚው አየሬሽ የተፈጥሮ ሹበት